ያምራል ጥለትሽ ያምራል ጥለትሽ ያየመቀነትሽ ያምራል ደጅሽ ያምራል ደጅሽ ያምራል ደጅሽ ያምራል ደጅሽ የመስተንግዶሽ እስቲ እንዳሳሳቀሽ ከወፈለቅለቆ ከወፈለቅለቆ እንዳስተያየትሽ እንዳሰራረቆ እንዳሰራረቆ ደጋግሚ ልትገባው ቢሆነለኝ ስንቅ ክዳን ከመደንገጥ ዋ ከመሳቀቅ ወይ ልሰናበትሽ ወይ በይኝ የዝለቀ ሁሌ ከመባነን ከስቶ ከማለቀ ኧረ እንዴት ነሽ ኧረ እንዴት ነሽ ኧረ እንዴት ነሽ ኧረ እንዴት ነሽ የኔ አለኝታ ፍቅር የለሽ የኔ ፍቅር ወደር የለሽ በጸባይሽ ትበልጫለሽ የሰው መውደድ ፍቅር ያለሽ የኔ አለኝታ ቻም የለሽ የአገሬ ልጅ ወደር የለሽ ኦሆ ጎፈሬቷ በለሽ በራን ወደ መቀደምሽ ኦሆ ሲፈጥርም ያደራል ወካ አይናማ አርጎ ሰርካ አካ ሲያደንቅ ሲገበሽ ዋለ ልቤማ አንቺን እያለ ፍቅር እያለ አይናማ እያለ የኔማ እያለ መውደድ እያለ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያየመቀነትሽ ያምራል ጥበብሽ ያምራል ጥበብሽ ያምራል ጥበብሽ ያምራል ጥበብሽ ውብ አደራረብሽ ከሽሮባም ሽረብ ከጥበብ ደረቦ ከጥበብ ደረቦ እንዳንቺ ያላምራለ ምን ቢከናነቦ ምን ቢደራረቦ እስቲ አንቺው ኑሪበት በልቤ አዳራሽ ተንፈላሰሽበት ሆኝለት ምላሽ በኔ ሞት በሽኝትሽ በዳሌሽ አስታውሽ ወተው ረግረጊና መንፈሴን አድንሽ ይመኙሻል ይቃኙሻል ይመኙሻል ይቃኙሻል እንዲያወቀ እንዲያነሱሻል ካልቀረቡ መቼ ያውቁሻል ጽጌረዳ አበባ ሆንሽ የኔ ያለ ይቅረበሽ ማን ይመስክር ማን ይናገር ያንቺን ጉዳይ ያንቺን ነገር ኦሆ ጎፈሬቷ በደረሽ በራም ወደ መቀደሽ ኦሆ ሲፈጥርም ያለላለ ለካ አይናማ አርጎ ሰርታ አካ ሲያደንቅ ሲገበሽ ዋለ ልቤማ አንቺን እያለ ፍቅር እያለ አይናማ እያለ የኔማ እያለ መውደድ እያለ የኔማ እያለ ፍቅር እያለ